ያስጥልኝ ሄሎ ቢዝነስ ነኝ በኩል ላይ የተሰጠ መረጃ ልስጦ
ሀሎ ዜና ይሰማል ደንበኛችን
ይሰማል። አ- አ- እኔ የምለውማ አ- ወደ አውሮፓ ሀገር ልሻገር ፈልጌ ነበርና ምን ምን መያዝ አለብኝ?
ወዴት ማለት አውሮፓ የት ሀገር ደንበኛችን
አ- እንግሊዝ እንግሊዝ አ- እሺ በምን ነበር መሄድ የፈለጉት እዛ
ኧረ በፋሚሊ ነኝ።
እ? አ- ቤተሰብ እዛ አሉ አ-